Hello.
అది Hello. Hello, Joe.
ባለፈው እንትን አብር deposit አድርጌበት ነበረ እንትን አወጣልኝ።
እሺ አዎ፣ የቻፓ system ትንሽ ተበላሽቶ እያስተካከሉት ነው እና
ኧረ አይደለም እኮ እንዲስተካከል ትንሽ አዎ፣ አዎ ተረድቼዋለሁ።
ኧረ ቆይቷል። እንዴት እስከ ዛሬ ድረስ አልወጣም? ሶስት ቀን እኮ ነው።
አዎ ዛሬ ነው ሪፖርት አድርገን እ፣ መልስ የሰጡን። ስለዚህ fix እስከሚያደርጉት ትንሽ ይጠብቁ።
በዛው ልታስረፍኝ እኮ ባላስታውስ እኮ እና በዛው ይቀራ ነበር። እናንተ አይ ይስተካከላል፣ ይስተካከላል። በትዕግስት ብቻ ይጠብቁ።
ትዕግስት ምን አለ? በቃ በእናንተ አበድሩልኛ፣ እሰጣችኋለሁ። በቃ አንድ ሃምሳ ብር ይቅርታ ልጫወት።
እንደዛ ማድረግ አይቻልም። እንደዛ ቢቻል አግ- እረዳ ነበር። በዛ መንገድ
ብድር የለም customer አይደለም እንደ ነው አይቻልም። እንደዛ ደንበኛችን
customer የተዘጋጀ ዱቤ የለም ማለት ነው።
አዎ እንደዛ የሚባል ነገር የለም።
ስለ በቃ አስቡበትና አምጦሽ እሺ፣ እሺ ይስተካከላል። እሺ፣ አየህ እሺ፣ እሺ መልካም እሺ